ሄሎ ጤና ይስጥልኝ የምታዘዝ ቴሌቪዥን ሄሎ
ሄሎ ሄሎ ጤና ይስጥልኝ የምታዘዝ ቴሌቪዥን
ትኬት ለመቁረጥ ነበር።
ኮኩስ ደንበኛነት የቴሌቪዥን ደንበኛነት መጀመሪያ
አዎ
እ፣ ደንበኝነቱን አቋርጠውት እንደገና መልሰው subscribe ሲያደርጉልን ይገባሉ።
ነው አይደል?
አዎ፣
እና እንደገና አቋርጠዋ አዎ፣ አቋርጡና መልሰው subscribe ያደርጉ።
በዝሌት በዝሌት መቀጠር አልችልም።
ምን አሉኝ?
በዝሌት መቀጠር አልችልም
እ፣ ደንበኝነቱን አቋርጠው ይገባሉ።
ነው አይደለ?
አዎ፣ እሺ እንመሰግናለን።
አምስት
ለማቋረጥ ምንድን ነው?
ኮከብ ዘጠኝ ሰማንያ አምስት መሰላቸው ደውሎ ስድስት ቁጥር ይንኩ።
እሺ አመሰግናለሁ።